ሄሎ ወይ
ሄሎ፣ እግዚአብሔር ይመስገን
ሰላም ነው።
አለን። እግዚአብሔር ይመስገን። ፕሪንስተን ሆምስ ነው የምንረዳዎት።
okay አንዳንድ information እንድሰጡ ነው። ትንሽ እሺ፣ አክሲዮን ሽያጭ ነው ወይስ የቤት መረጥ የፈለጉት?
ኧረ አክሲዮን ሽያጭ ቤታችን መውደድ።
እሺ፣ አሁን ስምና ስልክ እየመዘገብን ነው።
እሺ ሐምሌ አንድ ላይ ደውለን ያለውን መረጃ ዲቴሉ እናስረዳሃለን። ደውለን ምን ላይ ነበረ ማስታወቂያችን የሰማኸው?
አ ፋናሉ የሰማሁትኝ እ? ምን አለ
እንዳግምቼ አክሲዮን ለመግዛት ነው።
እኮ ገብቶኛል። አሁን ስምና ስልክ ነው እየመዘገብን ያለ ነው። ያለውን አዎ።
መረጃ ሐምሌ አንድ ደውለን እናሳውቃችኋለን። ስም አለ- እሺ ይመዝግቡ። እሺ እሺ ስም አልበት አቶ ጌትነት ሽፈራው
ምን ላይ ነበር ማስታወቂያችን የሰማችሁት?
ሬዲዮ ላይ ነው። እኔ ፋና ላይ ነኝ። ምን አላውቅም። እ?
ወይ ዘጠኝ ስምንት መጨረሻው ነው አይደል?
አ አ ይሄ ስልክ የራሴ ነው
እንደውላለን በዚህ ስልክ።
ነው።
አዎ
አ፣ እሺ እሺ